ሄሎ
ሮቢ
ወይ አባ እንዴት ነሽ? ማ አለሁልሽ። ቤት ነው አለሁልሽ አለሁልሽ። voice message ኡ ግራ ገብቶ ነው። ሄሎ ምንድን ነው በምንድን ነው የነገር የደወልከው?
እ እ በምንድን ነው የደወልከው? ከማ ቢሮ ነው?
የቢሮ ስልክ ነው። አይ ስልኬ ላይ ተሞልቶ ነው የመስመር ስልክ።
አይ አይ አይ፣ ጥሩ ነው ጥሩ ነው። ጥያቄ ጨምሯል።
እ ማንዬ እንዴት ነሽ?
እ አለሁልህ።
የቱ ነሽ ነው? class አ ግቢ ነኛ።
አይ ግቢ አይ ግቢ። አይ ነው ከ- እንዴ መቼ ተደውሎልህ አግኝተህ ነው ዛሬ
ምን ተደውሎልኝ?
ተደው አይ ቅድም ደውዬልህ ነበርና
ምን missed call እ ተቀጠቅጫለሽ? ይሄ missed call አትማር ነው እንዴ?
አባቴ ስለም ትምህርት ነው ተወው፣ የስራ ሰው ሆኜ
አይ አሪፍ ነው። በርታ፣ ጥሩ ላይ ነህ።
እም፣ አይ ቅድም እኮ በዛ በቤትሽ እያለፍኩኝ ነበርና መገናኛ ቀበሌ ሂጅ ከዛ okay እ፣ ያለሽ መስሎኝ ገባ ሰላም ልበልሽ ብዬ ነበር።
አይ እና mother ን ሰላም ብላ ትወጣም ነበር።
ሙዳት mother መታለች።
አረ በስመ አብ አንተ ስቀልድ ነው። mother ማለት የቤቱ አ፣ ሂዲ አንተ ደግሞ አይ አባቴ በቃ ስትመለሽ በኋላ ደውዪልኝ ከቻልክ እመጣለሁ።
እ፣ አይ ዛሬ እንኳን ቦሌ እሄዳለሁ። የማሰራው ካለ አይ እሺ፣ አይ አይ ሌላ ቀን በስልክ።
በጊዜ ከገባው እደውልልሃለሁ። ካልሆነ አይ።
ነገ ከሰዓት ካለ አይ።
እስኪ እደውልልሃለሁ።
አይ አይ አይ አይ አባ አቻ መረው ሁሉ ፊት ነው።
ሁሉም አማን አይ አባት በይ እሺ፣ ደውልሻለሁ።
እሺ መች